ሽንታ የመጣችብኝ ልጨርሳት። ሄሎ ሰኢድ፣ ከስተመር ስልክ አያነሳም ብለኸኝ ነበር አይደለ?
ምናት
አገኘኸው ወይ? ተደዋወላችሁ ወይ?
አላገኘሁም፣ አያነሳም። ሌላ ተመልሶ ይሰራል።
አንድ ቢራ አላገኘሁም።
ልስድ ምናት በቃ አይ እኛ check እናደርጋለን። ሬስቶራንት መልሰው
ሬስቶራንት እሺ፣ እሺ፣ ሂድ መልሰውና ደውል
እሺ፣ እሺ